በጤና ይስጥልን። ቤተሰቤ ትራዴት ነው።
አብሮ ይስጥልን። እንዴት ነው?
ሰላም ነው
ሰላም ነው።
አለን።
እንትን deposit ሳደርግ እሺ
payment failed the current security credential of the user has አ፣ expired ብያለሁ።
እንደዛ እንደዛ የሚሆን እስቲ browser ን clear cache አድርገው። እሺ clear cache አድርገው።
ምን አድርገው? browser የምን አድርገው?
clear cache አድርገው። አባ
clean clear clear።
Okay፣ clear ላድርገው።
አ አ
then ድጋሜ ስከፍተው ይሰራል ማለት ነው።
አ
yeah ይሰራል። thank you